ሄሎ ፍቅር ነኝ።
ፍቅር ሰላም ነው?
ሰላም እንዴት ነህ?
ቅድም የነበረ የነገርኩህ አይሳነው ነኝ።
አይሳ ነው። እሺ
ተሰርቶ ወጣሁ ደረስኩኝ፣ ግን customer ስልኳን አልወልታለች። ተደጋጋሚ ደወልኩኝ።
እሺ order እ- ነበር ንገረኝ።
እ፣ ሰላ- ወይ ሰላሳ አራት order አርባ ነበር ዘጠኝ ሰላሳ አዎ፣ አራት አርባ አርባ ዘ- ዘጠኝ አረ፣ አረ፣ አርባ ዘጠኝ ሰላሳ አራት
ቆይ አርባ ዘጠኝ ሰላሳ አራት አይደለ?
አዎ፣ ሰላሳ አራት
እሺ አይሳን አስተላልፍላለሁ። እሺ
እሺ